ሌላ አቤት ሰራ አቤት አቤት ስልክ ስላላነሳ በመሀል ማለት ነው። እቃ ነጋ አስታለች። እሺ ምን አልሽኝ?
ስልክ ስላላነሱ ነው በመሀል የቤላው በመሀል ስልክ አላነሱ- ስላላነ- ስላላነሱ ነበረ። አሁን ግን ደግማ አድራቸዋለች።
ስለዚህ ኦን ታይሙ ይስተካከላል ማለት ነው።
እስከ ሰላሳ አምስተኛው ደቂቃ ድረስ ካላወጡልህ መልሰህ እንዲህ ደውላ አ- አ- አሁን ራሱ እኮ ሀያ ዘጠኝ ደቂቃ ቀርቶታል። አሁን ራሱ ማለት ነው።
እኮ እስከ ሰላሳ አምስተኛው ደቂቃ ድረስ ካላወጡልህ ግን መልሰህ ደውላ አሳውቀን። እኔ ይሄንንም አሳውቅልሃለሁ፣ ችግር የለም።
No አይደለም፣ ሰላሳ አምስት ደቂቃ ማለት እኔ አስር ደቂቃ ሲቀረኝ ማለት ነው ከአርባ አምስቱ ደቂቃ እክ- እኔ ይሄንን አሳውቅልሃለሁ፣ ችግር የለም። አሁኑኑ አሳውቅልሃለሁ።
አሳውቂልኝ።
እሺ፣ እሺ።